ሀሎ ጤና ይስጥልኝ።
ሰላም አደራችሁ። እንዴት አደራችሁ?
ጤና ይስጥልኝ። ስሊንሽ ነው እግዚአብሔር ይመስገን።
የምትጠራው።
እ፣ ይሄ በቴሌቪዥን የሰማነውን ነገር ለመመዝገብ ነበር አክሲዮኑ እሺ እ፣ አሁን ስልኮትና ስሙን ይህን ቦታ ይይዝና ሐምሌ አንድ አዎ።
ሲሆን እደውሎትና እ፣ ያለውን ነገር አሳውቆታለሁ። ከዛ አቅራቢያው የሚገኝ ቢሮ ቀርበው ሙሉ አዎ።
information አግኝተው ግዢ ይፈጽማሉ ማለት ነው።
Okay። እሺ፣ እሺ።
ስሞትን ማን ልበል።
ክንዴ ጌታነህ ዲኖ
እሺ ማስታወቂያችን ከምን ሰምተው ነበር ያለኝ?
ከት- ከቴሌቪዥን ነው።
እሺ የት አካባቢ ነው መኖሪያ አድራሻው?
እ፣ ሰሚት ሀያ ሜትር አካባቢ።
Okay እሺ እናመሰግናለን። ከአንድ ሳምንት በኋላ እንደውሎታለን።
እሺ። ሌላም አንድ ጓደኛ የተመዝገበልኝ ብላኝ ነበር። ስሟን ትይዛት Okay እንችላለን። ስም እ፣ ስመኝ አሰፋ ስልኳን መያዝ እችላለሁ?
እ፣ ስልኳን እሺ፣ ወይም ደግሜ ደውዬ እነግርሃለሁ።
Okay እሺ አሁ- እሺ አሁን ልንገርህ። እሺ፣ እሺ እሺ አውጥቼ እደውልልሃለሁ። እሺ።
Okay እሺ